Lang bakod ምድርዳውት
ዘጠና ሁለት አቤት ወደ ዘጠና ሁለት ስልሳ ሁለት ደውዬ
አ
ነበር ብር ሰባ ብር ነበረኝ አ ዜሮ ነው ዜሮ ነው ያለው።
ኦኬ እ፣ ስለ ተመዝግበዋል እ፣ የሬዲዮ ወይ የሙዚቃ አገልግሎት
ማዳመጥ አችልም ይኛል
ምንም ሳያዳምጡ
አይ ሙዚቃ ሀያ አራት ሰዓት ነው የሚል
እኮ ከ24 ሰዓት በኋላ ነው ድጋሚ ማዳመጥ የሚችሉት።
እሺ
እሺ፣ አመሰግናለሁ ስለደወሉ። መልካም ቀን።
መልካም